hello ሰላም ጤና ይስጥልን ቺቺ hello ሰላም ጤና ይስጥልን ተደውሎልኝ ነበር አሁን okay አዎ አቶ ወንድማገኝ ተፈራ ነው አዎ ያልመጣለት product ነበረ እንዴ ከቺፕሲት ነበር የምደውልልሽ የባ ምን ነበር ያልመጣው
ስኳር አምስት ኪሎ አዝዤ መጣልኝ okay ነገ መቀበል ይችላሉ
ትላለኝ ነ- የት ነው location ኡ
ሚኒሊክ ሆስፒታል ሚኒሊክ ሆስፒታል
ሚኒሊክ ሆስፒታል ጀርባ እሺ ነገ ይመጣሉታል
ነገ ይመጣልዎታል። እሺ መልካም ቀን